Hello ጤና ይስጥልኝ። ቺፕቺፕ
ትላንትና አቮካዶ አዘን ነበር።
Okay እሺ፣ ስልክ ይነግሩኛል።
ከትላንት ወደ ማለት ነው ሁለት የታዘዘ ነው የቆየ ነው።
Okay ትናንትና ተደውሎ ይመጣል ተብለው ነበር።
አዎ አዎ።
Okay እሺ፣ በማን ስም ነው ይቅርታ አድሚ?
ስታይ በሚለው
ሽታዬ አቮካዶ እ፣
አዎ ጉለሌ ጎማ
አዎ አዎ አዎ፣ ዛሬ ወጥቷል ይመጣል። አቮካዶ አምስት ኪሎ ነው አይደል?
አዎ አምስት ኪሎ አዎ።
አዎ ይመጣል ዛሬ። ትንሽ ታገስ።
እሺ እሺ Okay እሺ እሺ